ሰላም ጤና ይስጥልኝ ቢስትሪት።
ጤና ይስጥልኝ።
ሰላም Hello፣ ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝ። ምን ልርዳው?
እ፣ ከ- ወደ ባንክ withdraw ማድረግ አይቻልም እንዴ? አሁን ይቻላል።
እንትን ብዬ መለሰው። ለምንድን ነው withdraw አድርጌ ነበር መለሰው።
failed ብሎ ነው የመለሰብህ?
እ?
failed ብሎ መልሶብህ ነው?
አይ ነው failed አላለም፣ ቆርጦት ነበረ። ከዛ contact አደረጋቸው support ስሟላም ቴሌግራም ላይ አዎ መለሱልኝ። ቁጥሩን ባሉ እህ መለሱልኝ ማለት
reverse አደረጉት ነው ብሩን ማለት ነው
Okay። መልሰህ ሞክረው እንደዛ ከሆነ
ወደ ባንክ እንትን አድርጌ አዎ መልሰህ ሞክረው። እሺ ይቅርታ።
ቶሎ ቶሎ ይገባል ወይስ ሰዓት አለች?
እ፣ በምንድን ነው የምትጠቀመው? ቻፓ፣ ሳንቲም
ቻፓ ሳንቲም ፔይ ብትጠቀም ይፈጥናል።
ሳንቲም ላይ ወደ አቢሲኒያ ማስገባት ይቻላል?
እ፣ option ኑ ካለ ይቻላል። እዛ ላይ option ኑ check አድርገሃል?
አዎ ካለ ይቻላል። እሺ እሺ። መልካም ሳንቲም ቻፓ ግን ይዘገያል።
አዎ ቻፓ ማን ነው ቻፓ ከአንድ እስከ ሁለት ሰዓት ሊወስድ ይችላል። ሳንቲም ግን በደቂቃዎች ውስጥ ይገባል። እሺ እሺ መልካም ቀን።